hello ሰላም እንዴት ነሽ?
እግዚአብሔር ይመስገን። ሰላም ዋለ።
አለን ይመስገን። ከቤት ቤት ነው።
እሺ እሺ እ- እንትን እያሳየች አይደለም ብለሽን ነበረ።
ስፖርት፣ አዎ ብር ብር ሰው ነበር እያሳየን አይደለም።
እሺ ይኸውልሽ በ cashier login አድርጉና በ cashier cashier ላይ ነው አይደል login የተደረገው?
አይደለም እሺ በ- በ cashier ስም አይደለም ኮምፒውተር ለብቻው ነው። ካሸራ ምህረት ናት የምትሰራው፣ ግን virtual ነው እየቆረጠችበት፣ ስፖርቱንም እየሰራችን ነው። አንድ ኮምፒውተር ላይ ማለት ነው minimize እያደረገች ስለዚህ በራሷ በካሸሯ ትግባና በምትቆርጥበት ማለት ነው ሪፖርት በ virtual- የሚለው no no no አይደለም በስፖርቱ የስፖርቱ አይደል አላሳይም ያለው አዎ አዎ ስፖርቱ ነው።
በስፖርቱ ላይ ትግባና እም፣ በምትቆርጥበት account ማለት ነው ከዛ ሪፖርት የሚል አለ ስፖርቱ ላይ ግቢ። ስለቤት ምህረት
ሀያ ሰላሳ አርባ ሰባ ሶስት ሰባ አራት ሰባ አምስት
በቃ ከሌላ ቦታ ቁረጥ።
ሀያ ሁለት ሀያ ሶስት
በቃ ግቢ ግቢ፣ ስፖርቱ ላይ ግቢ። አውጪለትና ስፖርቱ ላይ ግቢ። ምን አልሽኝ? እሺ ምን ጋር አልሽኝ?
ሪፖርት የሚለው ላይ ትግባ ሪፖርት ሪፖርት አዎ
ሪፖርት ሪፖርት ሪፖርት የሚላለ አዎ መደዳውን ማለት ነው እዚህ ጋር virtual ከሚለው ሪፖርት አዎ ከዛ እሱን click ታርገው print click ታድርገው።
አዎ እሱን ስትነካው daily report የሚል ይመጣላታል እስቲ ልኪው ሪፖርት የሚለው ላይ ከ virtual ቀጥሎ ያለው ይሄኛው daily daily report daily report daily report አለ?
አለች። አዎ ከዛ ቀኑን ታስተካክልና search enter ስትለው ይመጣላታል ሂሳቡ እሺ እሺ።
እሺ ካልመጣልሽ ያሳው daily report እንበለው አይደለ? ከዛ ዴይሊ ቀኑ ላይ ሪፖርቱ ላይ ግቡና ቀኑን አስተካክሉት እሺ ከዛ enter
አይ እሺ እሺ እሺ እሺ እሺ ዴሊ ሪፖርት ልኪው